ሄሎ አቡበክር ወይ ወይ ተገናኛችሁ ከከስተመሯ ጋር እ አሁን ራሱ
ደወለ?
ደውል አነ አነሳ
እሺ በቃ እሺ፣ ቼክ ላድርግ።
እና- እና አሁን ደቂቃ እንዴት ላደርግ ነው? እሺ ፍቅር
ደቂቃውን ከነገርከኝ ወዲያ ነው የመለሱልህ።
እ ወዲያውን ይሄ እኮ ይኸው እስከሚደርስ ራሱ የሶስት ሺህ ብር ምግብ በቃ ተይው። አላ- እዚሁ አለቀ ምግብ ቤት እዛው እ?
እሺ አቡበክር፣ ለማንኛውም ጨርሰው
እሺ ፍቅር ይሻባል